ጤና ይስጥልኝ አልፋፋ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
የተሲ ስልክ ማግኘት እችላለሁ? ከስልኬ ጋር ጠፍቶብኝ ነው፣ ይቅርታ።
ምን ነበር እመቤት?
እ፣ አይ ጉዳይ ነበረኝ ከሱ ጋር።
እኮ ምን ነበር? የስ እ
ስልኩን ልትሰጪኝ ትችያለሽ?
ዜሮ ዘጠኝ አስራ አንድ
ቀስ ይብርቱ
ሀያ ስድስት ዜሮ ዘጠኝ አስራ አንድ ሀያ ስድስት ሀያ ስድስት
ዘጠና ዜሮ ዘጠኝ
ዘጠና ዜሮ ዘጠኝ እሺ አመሰግናለሁ